እንዴት ነው? live ደውል ደውል።
ይኸው ይደውል። busy ነው ነው
አሁን ደውል።
እንገባለን። ድጋሚ ደግሞ
ስልክ ግን ማለት ነው ሁሉም ይሰማል፣ የትም ቦታ ምን?
እዚህ ጋር የምር ምስ መስሎታል።
ኧረ ደውል። ተው ተው፣
አ
ደውል ጋር ዋናው ያንተ ድምፅ ወደዚህ ሲመጣ እዚህ ያለው ጫጫታ እዚህ ነው ቦታ ያለው ቻናል።
አ ሉሌ እሱን ነው እሱ በስማ ብንስማማ መልሰን እንደውላለን። አሁን ግን እንደውል እያደረግን- በጣም ሴንሲቲቭ መሆኑን የምታቆም ታውቃለህ? ማይኩ ማለት ነው እዚህ ጋር ያለውን ማለት ነው በደንብ ትሰማዋለህ። አልተያዘም የሚለው
እ፣ እንደው ከአራማች ጋር ምን ያጣራ?
መልአክ አብራ ማራዱ ፍቅር እየጠራ ነው። ሰላም ብሎ
አክቲቭ አንድ አለ የተነሳለ መሰለኝ።
አዎ፣ የኔ ተነስቷል።
ያንተ እሱ ነው፣ የኔ ጨራሽ የገባ ነው።
ከዛ የሆነ ችግር አለ። ሶስቱም ጋር
እ፣ እሺ እንደዚህ እናድርግ።